ሄሎ ሄሎ፣ ጤና ይስጥልኝ።
ጤና ይስጥልኝ ከ ChipChip ነበር የምንደውልልዎት።
እሺ ሽንኩርትና ቲማቲም order አድርገው አልመጣልዎትም ነበር።
አዎ እሺ፣ ነገ እንላክልዎት። ነገ መረከብ ይችላሉ።
አዎ የት ነው እችላለሁ location ኑ?
አያት ጣፎ ኮንዶሚኒየም እሺ እ ነገ- መናፈሻ ጋር እሺ፣ ነገ እንልክልዎታለን። መልካም ምሽት።
እሺ አመሰግናለሁ ግን ዛሬም እንደዛ ተብዬ ነበርና ነገር እንዳይቀር አይ አይቀርም፣ እንልክልዎታለን።
እሺ thank እሺ፣ መልካም ምሽት።
you